Hello ጤና ይስጥልኝ ችቺ
እሺ ሰላም እንዴት ነው?
ሰላም
CCD ነው ያለሁት እና ጣፎ እሺ እንዴት ነው ምግብ order ማድረግ የምችለው?
OK CCD ከጣፎ አደባባይ ያልፋል
በቃ አልፍም CCD በቃ እሺ እንደዛ ከሆነ በ application ኖት አሉ ያወርዱና እንትን አለን ሲፕሲፕን አለን OK እሱን ካወረዱ በኋላ በ group እና በግል ነው መግዛት የሚችሉት
እሺ እሺ ለምሳሌ application ኑ ላይ ካዩት በ group ሲሆን for team ሲሆን discount አለው
ምንድን ነው ብዙ ምግብ ስታዝ እንደማለት ነው okay አሀ ይሄ እንትን ነው ለ ይሄ ሽንኩርት የቲማቲም ምናምን ነው የሚሸጥበት አውቀውታል አሁን አይደል?
እሱ ሳይሆን አሁን ምግብ ብቻ ነው order ማድረግ የፈለኩት okay ምግብ የለንም አሁን ለምግ- የምግብ እንኳን እየሰራን አይደለም ይቅርታ በጣም ምን- ምንድን ነው ትኩስ አይደለም እንዴ ትኩስ ነው ግን ትኩስ ስራ አቁመን ChipChip የሚባል ጀምረናል
ወይ okay በጣም ይቅርታ ሰጀሽን አለ
ሰጀሽን እንኳን የለኝም ይቅርታ
እሺ